ጤና ይስጥልኝ ቪዲዮ ኢትዮጵያ የደንኛ ባኩ ተመለቀው ጤና ይስጥልኝ ቪዲዮ ኢትዮጵያ የደንኛ ባኩ ተመለቀው ይቅርታ ደንበኛችን ድምጾት ይርቃል አይሰማም።
ፍሪጅ ፍሪጅ ተብላችሁብኝ ለማወጣቸው ፈልጌ ነበር የደወልኩት።
እ እሺ ይቻላል። ቢጃ ሄዶትን ያውቁታል? BGI ID ወይም ደግሞ TIN number ይንገሩ።
ሁለት ዜሮ
ምን አለ?
ሁለት ዜሮ አርባ አራት
2044
አስራ ሶስት 13
ሀያ አራት ሀምሳ ዘጠኝ 24 59 አንድ መስመር ላይ ጠብቁ ደንበኞች። ሁለት ዜሮ አርባ አራት አስራ ሶስት ሀያ አራት ዘጠኝ አይደል ያሉት?
አ አ አዎ፣ በዚህ TIN number ላገኝ አልቻልኩም። ምናልባት BGI የተመዘገቡበትን ስልክ የሚያስታውሱ ከሆነ ይንገሩ። መስመር ላይ ነው።
አ አ BGI የተመዘገቡበትን ስልክ ቁጥር ያስታውሱታል?
እንትን ነው በዚህ የ- ቁጥር መሰረት።
የራሱ የራሱ የሆነ ኮድ አለው። ሰላሳ አራት ቁጥሩን ንገረው።
ምን አሉ ደንበኛችን?
የእንትኑን ቁጥር ልንገረው እስኝ
የበፊቱን ID ም ከሆነ እስቲ ካገኙ ልሞክርሎት ንገሩኝ እስቲ፣ ወይ ደግሞ ስልክ ቁጥር ቁጥሩን ልንገረው። ሰላሳ አራት ሰላሳ ዘጠኝ
ሰላሳ አራት ሰላሳ ዘጠኝ ሰባት ዘጠና ሶስት
ሰባት ዘጠና ሶስት
ገሩት ነው
አዲስ ምግብ ቤት ነው።
አ አዲስ ምግብ ቤት ነው።
አዲስ ምግብ ቤት አ አዲስ ምግብ ቤት
እ፣ እሺ ደንበኛችን ልመዝግብሎት፣ ሙሉ ስሞትን ይንገሩኝ።
ሀይ- ሀይሌ
ፖሊስ ጣቢያ ፊት ለፊት ነው አይደል አድራሻ?
አ በዚህ ታክሲ ተራ በፖሊስ ጣቢያ ፊት ለፊት
እሺ ስሞትን ማናሉ?
ሀይሌ ታደሰ።
አሁን በደወሉት ቁጥር ልመዝግብ ወይስ ሌላ ቁጥር ነው የሚጠቀሙት?
አይ በዚህ ሊሞት ይችላል። በዚህ ሊሞት ይችላል።
እሺ፣ ፍሪጁ ምንድን ነው አይቀዘቅዝም? ጭራሽ አይበራም? እሺ ደንበኛችን አሁን መብራት አለ እዛ አካባቢ ምናልባት የመብራት ችግር እንዳይሆን ምን አለኝ ድምፆት ራቀብኝ
የመብራት ችግር አይደለም።
እህ፣ እሺ ሶኬቱስ ምናልባት ሶኬቱ ጋር ሆኖ ሆነ check አድርገውታል
አይ የፍሪጅ ነው የሶኬት ምናምን የመብራት ሳይሆን የፍሪጅ ነው።
ሶኬቱን ተሰክቷል ማለት ነው በስነ ስርዓት
አዎ ሌላ እንትን ይባላል ችግር የለም ይቻላል።
እሺ፣ እሺ በነገሩኝ አድራሻ መሰረት መዝግቤልዎታለሁ የጥገና ባለሙያዎች በአንድ ሰዓት መጥተው የጥገና አገልግሎት ይሰጣሉ
አመሰግናለሁ።
እሺ ሌላ ምረዳት ነገር አለ እሺ፣ ስለደወሉ እናመሰግናለን አገልግሎት ላይ ያሉትን ሀሳብና ሴት ከሚሰሙ ድምጽ በኋላ ያስቀምጡልን መልካም ቀን ይሆንልዎ